Hello
ይቅርታ ከ BGI ኢትዮጵያ ነበር ምደውልዎት ደንበኛችን።
እሺ እሺ የመጀመሪያውን ቤት TIN number ይነግሩኛል?
TIN number እሺ እሺ ሁለት ዜሮ
ሁለት ዜሮ
አስራ ስድስት አስራ ስድስት አስራ ስድስት አስራ ስድስት ሰባ ዘጠኝ ዜሮ ሰባት
ሰባ ዘጠኝ ዜሮ ሰባት የመጀመሪያው ቤት ነው አይደል?
ደጋችሁ ማለት ነው።
እሺ ደንበኛችን አመሰግናለን።
thank you እሺ